ኢቲኤስ ጥሪ ማዕከል? Hello?
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ስልካችሁን የሆነ promotion ላይ አይቼው ነው የደወልኩት እና እሺ
እ፣ reward አለ ሲባል ደውሎ ምናምን መጠየቅ ይቻላል ሲሉ አይቼ ነው። ምንድን ነው እስቲ ስለ ትንሽ information ለማግኘት እፈልጋለሁ እና እሺ የአንድ ሶስት ጥያቄዎች አሉ።
እሺ ያው እነሱን እ፣ እንጠይቅና ከዛ አወዳድረን ያው ጥሩ የመለሱትን እ፣
እንትን እንላለን እንሸልማለን ማለት ነው።
ኦኬ ጀነራል ኖሌጅ ኩዌሽኖች ናቸው ወይስ ምን አይ አይነት?
እነዚሁ ከድርጅቱ ጋር የተያያዘ ቀላል ጥያቄ ነው። ይህም እንትን ማስታወቂያውን በደንብ ካዩት እ፣ እዛ ላይ የወጡ ጥያቄዎች ናቸው።
እሺ እስቲ እሺ ሙሉ ስም ልውሰድ፣
ሄሎ
ሙሉ ስም ልውሰድ።
እ፣ ሲና ወላዲሱ እባላለሁ።
ማን አሉ?
ሲና ኦልድ ሲና ኦልድ ሲናኦ አዎ አድ- ሲና ወላዲሱ
እሺ ኢቲኤስ የጥሪ ማዕከል ከሌላው የጥሪ ማዕከል በምን ይለያል?
ሄሎ ኢቲኤስ የጥሪ ማዕከል ከሌላው የጥሪ ማዕከል በምን ይለያል?
እም፣ እውነት ለመናገር አሁን ቲክቶክ ላይ ነው ያየሁት promotion ኣችሁን እና እሺ እ፣ ብዙ information አልነበረኝም፣ ግን I would like know ማለት እ፣ እፈልጋለሁ ስለ ድርጅታችሁ።
ስለዚህ አ እሺ እዛ ላይ ቪዲዮውን በደንብ ምን አይነት አገልግሎት እዛ ላይ እንደምንሰጥ አለ እሱን በደንብ እንትን ይበሉና እ፣ መልሰው ይደውሉልናል።
እሺ፣ እሺ፣ እሺ እናመሰግናለን። ከምስ ስለ እናንተ